ያስጠላን ቤት ቤት ቤቴ ነው የምንረዳው።
እንትን ቤት ቤቱን ቋንቋውን ለመቀየር ፈልጌ ነበር። ሆን አይችል ምን አልከኝ?
ቋንቋውን እ ወደ ሶማሊኛ ለማድረግ ፈልጌ ውይ አትችልም። ቴሌግራም ላይ አዋራን ሶማለኛ።
እ? እ?
ቴሌግራም ላይ አዋራን ሶማለኛ።
ቴሌግራም ደግሞ አያወጣማ።
ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት
እሺ ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት ቴሌግራም ሶማሊኛ